ቀርቶ ነፍሴን ሊያወጣት ነው ትዝታው ጎትቶ ትዝታው ጎትቶ ትዝታው ጎትቶ የልቤን መናፈቅ አይኔ ይንገርህ የልቤን መናፈቅ አይኔ ይንገርህ ውሃ ተሸክሞ ታገኘዋለህ ታገኘዋለህ ታገኘዋለህ የፍቅር በሽታ የለው መድኃኒት የፍቅር በሽታ የለው መድኃኒት አይኖች አይኖችን መተው ካላዩት መተው ካላዩት መተው ካላዩት ያንባሰል ገበሬ ሳቱ በገል ነው ያንባሰል ገበሬ ሳቱ በገል ነው ወደ የጠላኸኝ ምን አማርኛ ነው ምን አማርኛ ነው ምን አማርኛ ነው ስለ ደነደነ አይበላም ዝሆን ስለ ደነደነ አይበላም ዝሆን ለምን አደረግከው ነገሩን እንዳይሆን ነገሩን እንዳይሆን ነገሩን እንዳይሆን በዚያ ማዶ ዳገት ወጥቼ ወርጄ ፍቅር የማይገባ ጉርስ ወድጄ እኔስ መሄዴን ዋሴን አሳግቼ ሰውማ መች ጠፋ አመል የሚከላ ሰውማ መች ጠፋ አመል የሚከላ አይገኝም እንጂ ጠረንና ገላ ጠረንና ገላ ጠረንና ገላ ይበለኝ ይበለኝ ይበለኝ በጣም ይበለኝ ይበለኝ ይበለኝ በጣም እንዲህ ካላረጉት እብዳ ይቀጣም እብዳ ይቀጣም እብዳ ይቀጣም እግዚአብሔር ይመስገን አልጋ ስር አልፈታም። እግዚአብሔር ይመስገን አልጋ ስር አልፈታም። አልተገኘም እንጂ እንዳንተ ያለ መልካም እንዳንተ ያለ መልካም እንዳንተ ያለ መልካም ብረት ምጣድማ ከቤትም ነበረኝ ብረት ምጣድማ ከቤትም ነበረኝ እምሽግ ድቅቅ ያለው ያንተ ግል አማረኝ ያንተ ግል አማረኝ ያንተ ግል አማረኝ አንበሳን ባጦቻ ዝሆንን በርግቻ ነብርን በቡጥቻ ቀጭኔን በጥፊ የኔ ትዝታ የለልቤ ነበረው እራንት ጋ ሲደርስ ምን አስድ ነበረው ምን አስድ ነበረው ምን አስድ ነበረው